Hello ጤና ይስጥልኝ።
ጤና ይስጥልን።
አብሮ ይስጥልን።
የድሬዳዋን stand-up comedy ለማየት ነበረ ትኬት ለመግዛት።
እሺ ቦታ መያዝ ይችላሉ። ትኬቱን ነገ ከጠዋት ጀምሮ እዛው በቦታው ያገኛሉ።
እሺ እሺ ስሞ በል ስብሐት ቁምላቸው።
አትቁምላቸው ነው ያሉኝ።
አዎ ስብሐት ቁምላቸው።
እሺ ስ- ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ ሰባት ሰባት
ሰባ ሰባት ሀያ ሁለት
ሀያ ሁለት ዜሮ ዜሮ አርባ
ዜሮ ዜሮ አርባ አዎ የ VIP ቦታ ነው የምፈልግ። ሌላ ጓደኛዬም አለ።
እሺ ለስንት ሰው ቦታ?
ለሁለት ነው ለእኔና ለአንድ ሰው።
እሺ እሺ እናመሰግናለን። መልካም ጊዜ ይሁንልዎት።
እሺ እናመሰግናለን።
እሺ